ለእኔ አላህ መጨረሻ ላይ ያለችዋ ቅዱስ እቺ በእምነት የምትለዋ
ሄሎ ላኪን ሄሎ ምን አቤት።
ጤና ይስጥልን እግዚአብሔር ይመስገን ሰላም ነው።
ሄሎ አቤት አቤት፣ እየሰማሁሽ እ ዴቭ ቪሎ ክራይ ናቸው አይደለ
እ፣ አ፣ ዴቭ ዲቫ አዎ።
ሂማን ሂማን ሄር ፈለገች ነው ሁማን ሄር ነው ቬሎ ክራይ መስሎኝ ነበር እ?
ቬሎ ቬሎ ክላ- ክራይ መስሎኝ ቤሎ አይ ቤሎ አናከራይም እናት እሺ እሺ